hello ሰላም ጤና ይስጥልኝ hello hello hello ጤና ይስጥልኝ
እንዴት ናችሁ?
እግዚአብሔር ይመስገን እንዴት ነህ?
ሰላም የሆነ ብሩ ወደ ቴሌ ብር ስናዘዋውር እሺ
ከዛ እስካሁን አልገባም።
እሺ አንዴ ቆይ ላስተላልፍ ጠብቀኝ እሺ እሺ hello
hello
hello ይሰማል?
ሰላም ሰላም ነው።
አለን እሺ ምን ልርዳህ ወንድሜ
ወደ ቴሌ ብር ስናዘዋውር እሺ ስልክህን ንገረኝ የቤት ስሌት ዜሮ ዘጠኝ እሺ
ሰባት ዜሮ ዘጠኝ
ሰባት ስድስት ሀያ ስድስት
ሰባት ስድስት አልቻል አዎ አስራ ሁለት እሺ
ሀያ ሶስት እሺ ሰማንያ ስድስት ሰማንያ ስድስት
የመቼ transaction ነው አባ
እ?
የመቼ transaction ነው የእሑድ የእሑድ ነው እስካሁን አልገባም።
የእሑድ ነው አዎ